ጤና ይስጥልን ማሪ ባባ። ጤና ይስጥልን።
ጤና ይስጥልን። አንድ ስዊፍት መኪና አይቼ ነበር። ስዊፍት መኪና እ ድምፆት አይሰማም አባት ይቅርታ።
እሺ ስዊፍት መኪና እንትን አይቼ ነበር። በዚህ ደውልና እናናግር የሚል ስዊፍት አለን።
ስንት ነው አጠቃላዩ?
አጠቃላይ ዋጋውን ነው የፈለጉት።
እዚህ ጋር ስምንት ሺህ ስምንት መቶ ሺህ ባንክ እናስይዛ እንትን እናወጣለን ይላል።
ቀሪ ሁለት ሚሊዮን ስድስት መቶ ሀምሳ ሺህ ብር ነው ሁለት ሺህ ሀያ ሀያ ሁለቱ ማለት ነው።
ሀያ ሁለት ምንትኑ ይሄ ባንኩ አልወጣም አይደለ? በእኔ ነው መውጣት የሚወጣው። የት ነው እሱ?
መስቀል ፍላወር ብራንቻችን ነው። ቁጥር ልስጦትና ደውለው ይሄዱ። ዜሮ ዘጠኝ አርባ አራት ዜሮ ዜሮ ሰማንያ ሰባት አስራ አንድ
ይቅርታ፣ እንደገና
ዜሮ ዘጠኝ አርባ አራት ዜሮ ዜሮ ሰማንያ ሰባት አስራ አንድ ሰማንያ ሰባት አስራ አንድ እሺ፣ በዚህ ደውዬ ላናግራቸው።
አዎ አናግሯቸው።
እሺ